ላ hello መሀመድ፣ ወይ ሬስቶራንት አቅርብልኝ፣ ስልካቸው አልሰራም አለኝ።
የደወሉ ነበር እኮ እኔ ደውዬ ሳወራቸው ነው። ሌላ ምግብ ቤት ነው ያለው።
እሺ አሁን እዛው ነው አይደል ያለው ኦስካር?
እዛ አይደለሁም። አሁን ሌላ ቦታ ነው ያለሁት።
አይ፣ እኮ እንዴት ላገኛቸው ታዲያ? አሁን ይሻላል
ፒዛው አይሰራ እንትኑ አይሰራ ማሽኑ አይሰራም ምናምን እያሉኝ ነው። ፒዛ እ እ ምን- ምን አልከኝ?
ፒዛ አንሰራም እ፣ ማሽኑ አይሰራም ምናምን እያሉኝ ነው።
እሺ እኮ ላብራ ነበር። እሺ፣ ወይ የት ነው ያለው አሁን አንተ?
እኔ ወደ ድንበሯ ነው ያለሁት።
እሺ መልሽ ደውዬ እኮ ስልክ አያነሱም። ለዛ እኮ ነው አንተን እዛ እሺ ልታገኝ ልንገራ- ልንገራቸው እሺ ልንገራቸው አንዴ